ሰላም ሰላም፣ ጤና ስጥልኝ ቤተሰብ ከዳር ነኝ። እባክዎን ልርዳዎ?
withdraw confirm ማድረግ ነው።
እሺ
በዚህ ቁጥር እ?
በዚህ ቁጥር እሺ
የትላንት ነው።
እሺ፣ አንዴ ጠብቅ። እሺ፣ ትናንት ነው።
አዎ ሶስት መቶ ብር እሺ
የማታ ለሊት እሺ እሺ ሶስት መቶ ብር ነው ያልከኝ?
ሶስት መቶ ብር አዎ በ SantimPay ነው withdraw ያደረግከው ትላንትና ነው?
እ በ SantimPay ነው withdraw ያደረግከው ወይስ በቻርታ ነው?
እኔ እንጃ ከሁለቱ አንዱ ነው።
እሺ እሺ። ያ እሺ አግኝቼዋለሁ። እሺ ሀያ አንድ ሀምሳ ዜሮ ዜሮ ዘጠኝ አምሳ ዘጠኝ ሀምሳ ወደ ሜል ቴሌብር account ቁጥር አዎ
እሺ ገብቶልሃል። እሺ check ማድረግ ትችላለህ።
አመሰግናለሁ።
እሺ እኛም ስለደወልክ እናመሰግናለን። መልካም ቀን ይሆንልን።
ሻሜ